ሄሎ ጤና ይስጥልን ቤተሰብ ሰላም ነው እግዚአብሔር ይመስገን።
እንትን ቤስት ቢት ላይ እንትን ብዬው ማለት ነው ክሊር አላደረጋለሁ። ለምንድን ነው ጨዋታዎችን የድሮዎችን
ምን አላደርጋለ?
ክሊር አሉ አይደል ላይ የቆረኳቸው ጨዋታዎች ብዙ ነበሩ።
እሺ እነሱን ክሊር ለማጥፋት ነበር።
ምንድን ነው የሚል ለማጥፋት ፈልገ ነው?
አዎ ብዙ ጨዋታዎች ስለሆኑ እንትን እንትን ላ ከዚህ በፊት የቆረኳቸውን ጨዋታዎች ማለት ነው።
ሄሎ ሄሎ አይቻልም። እሺ ክሊር ማድረግ ለዛ ነው እምቢ ያለክ።
ለምን?
ክሊር ማድረግ ስለማይቻል ነው ወንድሜ።
ኦኬ እነዚህ ጨዋታዎች ዝም ብለው ነው እዛ ላይ የሚታዩት።
አዎ አዎ
ባይ እዛ ጋር ስሞክርም ሲላይ ድንገት እንትን አዎ ተንከ አዎ አዎ ለዛ ነው።